Hello ጤና ይስጥልኝ። Hello ከቺፕቺፕ ነበር የምደውልዎት። ስለ service ኣችን ያለዎትን አስተያየት ለመቀበል ነበር የደወልነው። Hello ምን አሉኝ?
ቆንጆ ነው። ምንም አይነት የለውም።
ተመችቶታል?
አዎ፣
okay ቢስተካከል ብለው የሚነግሩን ነገር አለ?
ያው ሰው እንደዛው ነበረ።
አዎ ቀንሰናል አሁን።
ሰው በጣም ስለሚሆን ሰው አናገኝም። ስለዚህ የግድ እንዲሞላልን አንዳንድ ኪሎ እንገባለን። እሱ ደግሞ ለእናንተ ሰው አይደለም።
okay አሁን ግን ስድስት ሰው ሆኗል።
አዎ አሁን ስንት ሰው ሆኗል መሰለኝ? ሰሞኑን አላውቅም። ባለፈው አስራ አምስት ሰው ነው፣ ግን አዎ በጣም ተቸግረን ነበረ።
okay እሺ።
በቃ ሌላው ሁሉ አሪፍ ነው።
product quality ላይ ጥሩ product ነው የደረሱት።
አይ ቆንጆ ነው፣ እሱም አሪፍ ነው።
ቆንጆ ነው።
አዎ፣ ያው አሪፍ ነው። እንትንም ደግሞ አንዳንዴ fail ሲያደርግ ደግሞ refund በፊት ይዘገይ ነበረ። አሁን ቆንጆ ነው፣ ቶሎ ይገባል።
አሁን ቶሎ ነው የገባው።
አሁን እንደዚህ ብለን fail ካደረገ ሀያ አራት ሰዓት ካለፈው በፊት ይዘገይ ነበረ።
okay አሁን እሱ አሪፍ ነው፣ ቶሎ ይገባል።
አሁን ቶሎ ነው ተመላሽ የሚሆንልዎት።
አሁን ቶሎ ተመላሽ ይሆናል።
እሺ እሱ አሪፍ ነው። በቃ ሌላ ቢስተካከል ብለው የሚነግሩ ነገር አለ?
አይ በቃ እኔ እንጃ አሪፍ ቆንጆ ነው ብለን ነው እንትን የምንለው። ሰው ነበር ቀንሰው፣ እሺ ምርቱም ቆንጆ ነው።
እሺ እሺ፣ አመሰግናለን በጣም መልካም ቀን። እሺ እሺ።